ጤና ይስጥልን። ጤና ይስጥልን።
አብረ ይስጥልን ነበር።
live እያየሁሽ ነበር ቲክቶክ ምን አሉኝ?
live ቲክቶክ እያየሁሽ ነበር ነው አንቺ ድምጦት አይደለሽ?
በጣም ርቋል። አባት ይቅርታ።
ቲክቶክ live እያየሁሽ ነበር።
እሺ ምን ምን ገባሁት? እሺ የሁለት መኪና ዋጋ ልጠይቅሽ ነው።
ይችላሉ። የምን ነው የምን እ፣ ጀቱር ዳሽንግ እና ሀያ ሶስቱን
የምን
ጀቱር ዳሽንግ አለ አይደል ሁለት ሺ ሀያ ሶስት እሺ እሺ፣ X ሰባው ማለት ነው። እሺ ዋጋ ስንት ነው እሱ እና ዲዛይር ሀያ ሶስት እሺ፣ ዲዛይር ሀያ ሀያ ሁለት ነው ያለ ያለጠፈ ሶስት ነጥብ ሁለት
እሺ ዳሽንግ
ዳሽንጎ ዳሽንጎ የለንም የለም